hello አቤት ሰላም
five L እንዳይለያቸው ነበር ከባንክ ጋር እሺ አዎ አለ
ዋጋው ስንት ነው?
አስራ ሰባት
ሰባት አዎ
okay ባንክ እ፣ ስንት ባንክ አለበት?
አንድ ሚሊዮን cash ታመጣለህ ቀሪው ባንክ ይመቻችላል አ፣ አንድ ሚሊዮን ብር cash አንድ ሚሊዮን cash ነው ቀሪው ነው ባንክ ምናመቻችል okay ሌላ የሚቀንስ የለም? five L ኡ ነው እ እ five L ኡ ነው የሚቀንስ የለም?
ከዛ የሚቀንስ የለም የለም ሞዴል ሁለት ሺህ ሁለት ውስጥ
ያው እኮ ሁለት ሺህ ሁለቱን ነው ያልኩ
አይ on- online ላይ ሁለት ሺህ ሶስቱን ነው እንደዛ ያላችሁት?
okay ሁለት ሺህ ሶስቱማ ሀያ ስድስት ነው አባ
አ፣ እንደዛ ነው አዎ ሁለት ሺህ ሶስቱ ሀያ ስድስት ነው እ፣ ሁለት ሺህ ሁለት ሁለት five L ኦች አሉ ዋጋቸው አስራ ሰባት አስራ ሰባት
እስቲ እሺ፣ አድራሻ የት አላችሁ?
ፓስተር አደባባይ
እሺ።
ሄሎ